ጤና ይስጥልኝ አልፌ ሳምራዊት ነኝ። እባክዎ ምን ልርዳዎ? ጤና ይስጥልኝ።
መረጃ ፈልጌ ነበር።
ጤና ይስጥልኝ።
መረጃ ማታ?
ፈልጌ ነበር። መረጃ
ምን አይነት መረጃ ነው የፈለጉት ደንበኛችን?
ስለሚሰሩት አገልግሎት
እ፣ ስለ አሪፍ ቤ አሪፍ ቤ ብለሽ ነው አይደል የደወልሽው?
አዎ
አሪፍ ፔይ የ payment method ነው። በሁለት አይነት መንገድ POS machine ን በመጠቀም እንዲሁም አሪፍ gateway ን በመጠቀም ኦንላይን እ፣ ከዛ በተጨማሪ ደግሞ POS machine ኖችን በመጠቀም በ POS machine ከየትኛውም ባንክ ብር transfer ማድረጊያ መንገድ ነው። ከዛ በተጨማሪ ደግሞ more information ከፈለጉ አሪፍ ፔይ dot net ብለው የበለጠ መረጃ ማግኘት ይችላሉ።
እ፣ ትንሽ ገጠር ውስጥ ስለሆንኩ እና
ምን አሉኝ?
ኔትወርክ የለም እኔ ጋር እና እሺ ያለው ነገር የሚሰራቸው
ሌላ ተጨማሪ ምን አይነት መረጃ እንድሰጦት ይፈልጋሉ?
ስለ iPhone
ምን አሉኝ? ድምፆት አይሰማም።
ስለምሰሩት ስራ
እ፣ እንደነገርኩት እ፣ አሪፍ ፔይ በሁለት አይነት መንገድ ብር transfer ማድረጊያ መንገድ ነው። እ፣ አሪፍ gateway ን ሲጠቀሙ የቀረና ብር ብር ሴት ወዲህ
አሪፍ gateway ን ሲጠቀሙ